Hello. Hello Hello ሰላም ጤና ይስጥልኝ ቴሌቪ እንዴት ነው? ሰላም ነች?
አለን አለን ምን ለብሰህ
እንትን የተጫወኩ ነበረ በሁለት ብር coin ገዝቼ
እሺ ጥያቄው መስም የመለስኩ ነው።
እሺ
ምን ያህል ከመለስኩ ነው ሽልማት ማገኘው?
ተከታታይ አስር ጥያቄዎችን መመለስ አለብዎት አቤት ተከታታይ አስር ጥያቄዎችን መመለስ አለብዎት ተከታታይ አ ተከታታይ አስር ጥያቄዎችን ሲመልሱ ትኬት ይሸልሞታል
Okay። እሺ
እሺ መልካም እናመሰግናለን።
ይቀጥል